Vamos, vamos, ገባ ገባ ሌሌ ንግድ ገብቷል አይደል?
አዎ አዎ አይፒውን ቀይሬው ሪስታርት ሳረገው በዛው ቀጥ ብሎኝ እኮ ነው።
ነው እንዴ?
አዎ አሁን አሁን አዳፕተሩ እንትን አድርጌው እንደገና እንደ አዲስ የገባው እዚህ ጋር አ አሁን መቶ እነዛ እነዛ ስንት አረካቸው? ያኛው ማለት እ፣ ይሄ ለዘጠና ሶስት አስበ ነው የነበረው መቶ አረካ
አይ ገና አልተነሳም ጎማስ አ፣ መቶ የሆነ ነገር አድርጌው ነበር እሱ ራሱ እምቢ አለኝ። ዘጠና ሰባት ወይ መቶ
በልገዋለ እሱ
ምናልባት እንትን ታስፋ አንዳንድ ያው backup ለማስቀመጥ በቃ አረ- አረግልሃለሁ እኔ።
እሺ እሺ